Hello Hello
አቤት ሰላም ጤና ይስጥልኝ።
አቤት ስልኝ ዊፕላስ ሶሉሽን ደውለ ነበረ እና ስልኮችን እየመለስን ነበረ።
ከየት ዊፕላስ ሶሉሽን
ምን አይነት ድርጅት ነው? እኔ አላውቀውም።
ride sharing ነው እየሰራን ያለን። ride sharing እ? እ?
ride sharing አሽከርካሪ ነህ? ሜትር ታክሲ ወይንም ደግሞ
አይደለሁም እኔ
እሺ፣ መልካም።